Hello ጤና ይስጥልን ቤት ቤት አብሮ ስነ ሰላም ነው።
ሰላም እንዴት ነህ?
ብር withdraw አድርጌ ነበር አልገባልኝም።
እሺ ቤት ቤት አካውንትን ትነግረኛለህ? የደወልክበት ነው ቤት ቤት ቁጥር
አይደለም ሰላሳ ሁለት ሌላ ነው። እሺ ዜሮ ዘጠኝ ሰላሳ ሁለት እሺ ሀምሳ ሰባት እሺ ዘጠና ዘጠኝ ሰባ ሁለት
ስንት ብር ነበር?
አራት ሺ አራት ሺህ ብር አራት ሺህ ብር ነው ያልከኝ አይደል? እሺ እሺ ወደ በቻፓ ነው ያደረከው? አብዱሰላም አብዱሰላም በቻፓ ነው በቴሌ ብር ነው ያደረገው።
በቻፓ ነው ያረከው? በቴሌ ብር ነው ይመጣልን?
የምትፈልገው?
አዎ ልመልስልህ አዎ ወደ ቴሌ ብር no አይ ወደ ቤት ቤት account ልመልስልህና ወደ ቴሌ ብር ታደርገዋለህ ነው እሺ፣ ወይስ እሺ።
ይሄኛውን አዎ።
confirm ላድርግልህ?
አይደለም ወደ ባንክ መልሽልኝና በቴሌ ብር ላወጣ።
እሺ አ፣ መልሼ እልሃለሁ።
እሺ፣ ወደ ቴሌ ብር አድርገውና ደውልልኝ።
እሺ አመሰግናለሁ።
እሺ